hello hello ተቋረጠ።
አዎ እሺ። ማለት እቃውን ማለት እቃውን ሳይደርሰኝ ከፍለው ወይም አዎ ቅድሚያ ክፍያ ነው ኦንላይን።
አሀ፣ ነው እንዴ?
አዎ እቃው ሳይተኝ እኔ አዎ
አለ እንደሱ ይሆናል።
አዎ
አይ፣ እንደዛ እሺ።
ነው።
አይ አ- እስካሁን እምልሽ እንደዚህ ያሉ ከሌሎች የምንወስዳቸውና ግን ሂሳቡን ቀድመን አይደለም የምናስገባው።
ያው እኛ ላይ ደግሞ እንዳዩት እ አሁን customer ኦችም አሉን እና እ ያው ከ- ዛሬ order ያደርጋሉ ከዛ በኋላ ለነገ ነው የምንልክላቸው አዎ አዎ የሚሉት አስተማማኝ ነገር ነው። ምንም የሚያጠራጥር ነገር አይደለም።
አ- አይ እስቲ እሺ እንግዲህ እሺ አመሰግናለሁ።
እሺ እሺ መልካም ቀን።